Hello ጤና ይስጥልኝ። Hello hello አይሰማም። Hello Hello
ሰላም ጤና ይስጥልኝ። ዩቲዩብ ነው።
ሰላም ነው።
እግዚአብሔር ይመስገን።
እ፣ እንትን በበጎ አድራጎት ስራ የሚረዳ ሰው ለመጠቆም ነበር።
ምን አሉኝ?
እ፣ የበጎ አድራጎት ስራ የሚረዳ ሰው ለመጠቆም ነበር።
እሺ እ፣ ከይቅርታ ጋር አሁን ለእኛ የበጎ አድራጎት ጉዳዮችን ምዝገባ አቁመናል። እጃችን ላይ ከአንድ ሺ አምስት መቶ በላይ የተመዘገቡ ስላሉን እነሱም በወረፋ መሰረት እየሰራን ነው። እጃችን ላይ ያለውን ስንጨርስ ማስታወቂያ እናወጣለን። ያኔ መመዝገብ ይችላሉ።
እሺ፣ እሺ፣ እናመሰግናለን።
አመሰግናለሁ።